hello ጤና ይስጥልን ቤስቤት አረ ሰላም ነው እንዴት ነህ?
ሰላም እንዴት ነህ?
አለሁ አለሁ። ቤስትቤት ተጫዋች ነበርኩና እሺ እ፣ ማታ እ፣ ብር በልቼው ማለት ነው እሺ
አምስት ሺ እ፣ አ፣ ወደ account ያሳልፈው እሺ መልሼ አሁንም አንድ ሺ አሳለፍ መልሼ አሁንም አ፣ አምስት መቶ አሳለፍ ስድስት መቶ አም- ስድስት ሺ አምስት መቶ አሳልፍ account ላይ አልገባም።
okay አሁን በደወልክበት ቁጥር ነው ቤስትቤት የምትጠቀመው?
በዚሁ ነው በዚሁ ነው የተጫወት account ኡ ግን በዚህ እንትን አይደለም እ፣ message ኡ በዚህ አይደለም የሚመለስልኝ።
ቤስትቤት ቁጥር ግን ይሄኛው ነው አይደለ?
አዎ አዎ አዎ አዎ